የሚወጡ ምልክት አለ።
ሄሎ ወይዬ አዩ አይሚ እንዴት ነህ?
እዛ ሴትዮዋም እዚህ አልገባችም። አብሮ ፈቃድ ወጣች መሰለኝ።
እህ
ስለዚህ እኮ ከፈለግሽው ኮፒ አለ እንዴ? እዛ ቢሮ ልምጣ እንዴ?
እዚህ እንኳን እ- ብዙ አይደለም። እዛ አያረጉልህም
እዚህም ተበላሽቷል እኮ ሲሉኝ ነው።
የኛ ቢሮ እ?
ነገር እም?
እንደዛ ብኝ በቃ እሱን ላማክርሽ ቆይ በቃ ትምጣና
እ፣ እንዳይቆይብሽ ከፈለግሽው ብዬ አ- አሁን busy ሆኛለሁ ወስዶ ራሱ ለማስገባት እ፣
በቃ ስትቃዳ ቀበል
እሺ አይሚ፣ አለዛ ውጭ ቢሆን እናደርግለታለን።
በቃ እሺ።
እሺ፣ እሺ።